ሄሎ አቤት
ምን ለውጣሁት?
እንድሰራልኝ አልቻለም። የሆነ ይቆራረጣል።
ምን
አይ፣ ያ- ፊልም ሬዲዮ ምናምን ላይ- አዎ፣ በሬዲዮ ነው
እ ይቆራረጣል?
ይኸው እንትንም ይላል የሆነ ባስ እያለው የለውም ምናምን ነገር ይላል ያለው ከ- ቀሪ ሰብ አነስተኛ ነው ይላል።
የባላንሱ ጥቅል አገልግሎት ከሆነ አይሰራም።
አይ ጥቅል ሳይሆን normal ይጫላ ራሱ ነው።
እሺ፣ የ system ችግር ይሆናል። ደጋግሞ ሞክሩ። ሬዲዮውንም ግን እንዲጠራ እናደርጋለን።
እሺ፣ አይ እሺ፣ እሺ፣ እናመሰግናለን።